ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን አባት።
ሰላም ዋላችሁ። እንትን ምንድን ነው አንድ king cab አይቼ ነበረ።
ሁለት ሺህ ስንት ሞዴል አባት?
ስምንት ዋኔ እንዳኩ ሶስት ሚሊዮን አንድ ነጥብ አምስት ባንክ አንድ ነጥብ አምስት cash የሚል
ወንድ ነው ያስተዋወቀው?
እ ወንድ ነው ያስተዋወቀው?
መሰለኝ። አዎ።
ቁጥር ልስጦት እሺ። ዜሮ ዘጠኝ
እሺ
ዜሮ ዘጠኝ አስ- አስራ አንድ
ጆኒ የሚባል ነው።
አይ የጆኒ ጆኒ ነው።
አይ የጆኒ የሚባል ነው መሰለኝ የለጠፈው ቁጥሩን።
ይቅርታ አባት ጆኒ የሚባል እኛ ጋር ማሊባባ አይደለም አይደል?
አሊባባ ነው። የ- እንትን ይሄ ምንድን ነው አልማርት
አርማ አይ፣ እኛ ጋር አይደለም። ይቅርታ
ኦልማርት ጆ- ጆን የሚባል
እኮ አይ አይ፣ ማለት ሌላ ሌላ ጋር እንትን ከሆነ መኪና መሸጫ አይደለም፣ የእኛ አይደለም አሊባባ ተስ መኪና ቤት ይላል።
እኮ ማሊባባ እና ተዝ እኮ የተስን ልስጦት ዜሮ ዘጠኝ አስራ አንድ
ስንት ዜሮ ዘጠኝ አስራ አንድ እሺ ሀያ ስድስት ዜሮ ዘጠኝ ዘጠና
ሀያ ስድስት ዜሮ ዘጠኝ ዘጠና
እሺ
እሺ አባ